hello ሰላም እንዴት ነሽ?
እግዚአብሔር ይመስገን።
እንትን ፈልጌ ነበር፣ ካሽ ሬጅስተር ፈልገን ነበር።
እሺ ከኮምፒውተር ጋር የሚገናኘው ነው ያለን።
እሱን ነው አዎ፣ እሱን ነበር የፈለኩት።
አዎ፣ ከኮምፒውተር ጋር የሚገናኘው ነው ያለን። ዋጋው ስልሳ ሰባት ሺ ስድስት መቶ ብር ነው።
ስልሳ ሰባት ሺ ስድስት መቶ ከነ ሶፍትዌሩ ነው
እም፣ ከነ ሶፍትዌሩ ነው።
software ኡ okay። training አለው ሶፍትዌሩ እ?
training ይኖረዋል? training ይኖረዋል?
እሺ
no training ይኖረዋል ወይ ስልጠና ይኖረዋል? ሶፍትዌሩ አዎ፣ ማሽኑን ከገዛ በኋላ delivery ስናደርግልህ ስልጠና እንሰጥሃለን።
okay ማሽኑን ስናመጣ ማለት ነው።
okay። ይሄ with VAT ነው ስልሳ ሰባት ሺ ስድስት መቶ ስልሳ ሰባት ሺ ከነቫቱ
ስድስት መቶ with VAT።
ስልሳ ሰባት ሺ ስድስት መቶ ብር okay። ምንድን ነው የሚያስፈልገው ንግድ ለመግዛት?
ፍቃድ፣ ንግድ ምዝገባ፣ TIN VAT እና መታወቂያ።
መታወቂያ ተወካይ የስራ ከሆንክ ደግሞ ህጋዊ ውክልና የስራ ባለቤት አስኪያጅ መታወቂያ መታወቂያ ደስታ ለሜ ብቻ ነው። ግን ምን ያልሽኝ?
ንግድ ፍቃድ አልኩ።
አ ንግድ ምዝገባ፣ ንግድ አ ፍቃድ፣ ንግድ ምዝገባ፣ TIN እና ቫት እና መታወቂያ። ስራ አስኪያጅ መታወቂያ ከሆነ ተወካይ አ ከሆነ ደግሞ ህጋዊ ውክልና ካለው ደግሞ ውክልናውን፣ መታወቂያውን፣ መታወቂያ ንግድ ፍቃድ፣ ንግድ ምዝገባ፣ TIN እና ቫት ሁለት ንግድ ሁለት ፍቃድ ኮፒ አድርገን ንግድ ፍቃድ የታደሰ መሆን አለበት።
አዎ
okay እሺ እሺ በቃ በጣም thank እ